كده اهو. ايه ده ايه ده ايه ده አሬዶ አቤት ይሰማ አይሰማ
ይሰማል።
አቤት ተድላ አምቡላንስ ነው የደወሉት ምን ልርዳዎት
አይኔ እያመመኝ ነው ነው ምን አጋጠሙት
እ?
ምን አጋጠሙት እኔ እንጃ አላውቅም፣ ሁሌ ነው የሚያመኝ።
የት አካባቢ ነው ያሉት
ሞ- ሞ- ማለት ሞባይል ሱቅ አጠቀሙም የት አካባቢ ነው ያሉት ሞ- ሞ- ሞባይል ሱቅ አ- አዲሱ ሱቅ እኮ የት የት ሰፈር
እዚሁ ገበይቱ ጋር
ስሙ ስም የለውም ማለቴ ሰፈሩ
እዚሁ እ፣ ገበይቱ ጋር ነው እሺ ገ- ወረዳው የት ነው?
እ?
ወረዳው የት ነው
ሰላም በል
ወረዳው የት ነው
ሰላም በል እዚሁ
ስሞትም አልበልሽ
ፈረዲ በረዲን
ሱልጣን በረዲን ሱልጣን አ፣ ክፍለ ከተማው የት ነው
እዚሁ ወጥቼ
እኛ ያለነው አዲስ አበባ ነው
እ?
እኛ ያለነው አዲስ አበባ ነው
እሺ ይቅርታ